ሙሉ ስፖርት ነው የምንለብሰው።
በቴሌግራም ላኪልኝ ብለሽ ነበርና ልኬልሻለሁ።
ማን ነው ስሞት?
አዳነ ጺሙ የተከፈተበት ግን ማለት ስም ማን?
የቴሌግራም ስም ማን ነው ስሞት?
የቴሌግራም ማይክል
ማይክል ነው በቃ ማይክል ተስፋዬ ነው ወይስ አዎ፣ ማይክል
ማይክል ሰሎሞን።
ማይክል ሰለሞን?
አዎ በ K ነው በ C ነው ማይክል የሚጽፉት?
M A እ
M A
MA
ኦ በአማርኛ ነው የምጽፈው። ኤም ኤ okay።
ሆኖ የእንግሊዝኛ ሆኖ በአማርኛ ፊደል ማለት ነው።
okay እሺ። ማይክል A ነው
ኦ ኤም ኤ ማይክል ብሎ ኤ ነው። ከዛ
ኤም አኮ በቃ ማይክል ሰሎሞን።
እዚህ ሀይ በሉኝ ሀይ በሉኝ ደንበኛችን የመጣልኝ እሺ።
አይደለም። እዚሁ ላይ ሳይዘጉት
አንተ እርሻ ይፈልማ hi ብዬሻለሁ።
መቼ አሁን
አ አይ ምንም የገባልኝ ነገር የለም።
ወደ ስልክ ወደ ስልክ ቁጥር እኮ ነው የሰጠሽን ስልክ ቁጥር ቅድም።
ሰባ ስምንት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አ ወደ እሱ ነው የላኩት።
በቴሌግራም
አ ቴሌግራም እየመጣልኝ አይደለም hi ያሉት።
እና ትንሽ ቆይቼ ልደውልልሽ ከልሽ እናየዋለን።
እሺ